Hello? Hello? ሰላም ጤና ይስጥልኝ። ሄለን ለምን አታነሳም ስልክ?
ምን አሉ?
ስልክ ለምን አታነሳም?
ይኸው እያነሳን ነው።
ለምን አታነሳም? እስኪ አሁን
ይሄ ቴሌቪዥን game ነው ወንድሜ። ምን ልርዳውት?
ይሄ ጉራ ነው ምንድን ነው? ምን አይነት ነው?
ይሄ ቴሌቪዥን game ነው። ይቅርታ፣ ምን ልርዳውት?
እስኪ ገብታ በቃ ከአሁን በኋላ ትቻለሁ።
እሺ